ክፍል ሰባት አብይ አንቀጽ አብይ አንቀጽ የተባሉ አራት ናቸው። እርሳቸውም ኃላፊ፣ ትንቢት፣ ዘንድ፣ ትእዛዝ ናቸው። የለዚህም ማስታወቂያ ኃላፊ ቀተለ፣ ትንቢት ይቀትል፣ ዘንድና ትእዛዝ ይቅትል የሚል ነው። ተወጥነ የቀተለ ሰራዊት በአብይ አንቀጽ የቀተለ በኃላፊ በአድራጊ በፍጹም ግዕዝ በሁለትና በሶስት ፊደላት ይሄዳል። ይህም ቀተለ ሐመ በማለቱ የሚመስለውን ሁሉ ያሳያል። በአስደራጊ አ መነሻ እየሆነ የግሱን መነሻ ሳድስ ያደርገዋል። በሁለት ፊደላት ደጊመ ቃልን ያመጣል። ይህም አቅተለ አህመመ በማለቱ የሚመስለውን ሁሉ ያሳያል። በአስደራራጊ አስተን እየጨመረ መነሻውን ራብ ያደርጋል። ይህም አስተቃተለ በማለቱ የሚመስለውን ሁሉ ያሳያል። በተደራራጊም ተን መነሻ አድርጎ መነሻውን ራብ መሃሉን ግዕዝ ያደርጋል። ይህም ተቃተለ በማለቱ የሚመስለውን ሁሉ ያሳያል። በተደራጊም ተን መነሻ አድርጎ መነሻውን ግዕዝ መሃሉን ሳድስ ያደርጋል። ይህም ተቀትለ በማለቱ የሚመስለውን ሁሉ ያሳያል። እንዲህ እያሉ በአንድና በብዙ በወንድና በሴት በቅርብና በሩቅ በአንተና በእኔ በእኛና በላንት በእናንተ ይገባሉ። በእያንዳንዱም በአምስት አእማድ ይረባሉ። ይህም ቀተልከ፣ አቅተልከ፣ አስተቃተልከ፣ ተቃተልከ፣ ተቀተልከ በማለቱ የሚመስለውን ሁሉ ያሳያል። ሁሉን በዚህ አስተውል። የቀሩትም አርእስትና ሰራዊት እየጠባያቸው በዚህ አካሄድ ይረባሉ። አንዱን በአንዱ ልብ አድርገህ መርምር። በገቢርና በተገብሮ ከታች ግሶች አሉና ነገራቸውን አስተውል፣ እንዳትቸገር። አምራቸውን በ27ኛ ክፍል በተመኩሳያን እይ። በገቢር በተገብሮ በሁሉ ይዘረዝራሉ። አገባባቸውን በአይመረጓዝ ርባ እይ። የቀሩትንም የሰባቱን አርዕስት ገቢርና ተገብሮ ሁሉ በዚህ አስተውል። ቀተለን የመሰለ ግስ አድራጊ ሲሆን በትንቢት መነሻው ግዕዝ ተከታዩና መድረሻው ሳድስ ይሆናል። በዘንድና በትእዛዝ ፍጹም ሳድስ ይሆናል። ይህም ቀተለ፣ ይቀትል፣ ይቅትል፣ ይቅትል በማለቱ የሚመስለውን ሁሉ ያሳያል። ነገር ግን ነበረን የመሰለ ግስ በኃላፊና በትንቢት የቀተለ ሲሆን በዘንድና በትእዛዝ እንደ ገብረ መሃሉን ግዕዝ ያደርጋልና ይህ አዋጅ አዋጅ ፈራሽ ነው። ይህም ነበረ፣ ይነብር፣ ይንበር፣ ይንበር በማለቱ ይታያል። ሐፀንና ሐተተን የመሰሉ ግሶች ከትንቢት በታች መንገዳቸው አንድ ነው። አካሄዳቸውም እንደ ቀተለ ነው። ይህም ሐፀ፣ የሐጽጽ፣ ይህጽጽ፣ ይህጽጽ ሐተተ የሐትት ይህትት ይህትት በማለቱ የሚመስለውን ሁሉ ያሳያል። አሁን በትንቢት አስራው ግዕዝ እንደሆኑ አስተውል። መሐለን ሰአለን የመሰለ ግስ በትንቢት ፍጹም ሳድስ፣ በዘንድና በትእዛዝ መነሻውና መድረሻው ሳድስ መሃሉ ግዕዝ ይሆናል። ይህም መሐለ ይምህል ይምሃል ይምሃል ሰአለ ይስእል ይስአል ይስአል በማለቱ የሚመስለውን ሁሉ ያሳያል። ውሃበና ወአለን የመሰለ ግስ በትንቢት እንደ መሐለና ሰአለ ይሄዳል። በዘንድና በትእዛዝ መነሻ የነበረው ወ ይዋጣል። አስራው ግዕዝ ይሆናሉ። ሀናአ በወስፍራ ይቆማሉ። ይህም ወሃበ ይውህብ የሃብ የሃብ ወአለ ይውዕል ያአል ያአል በማለቱ የሚመስለውን ሁሉ ያሳያል። ነቃውን የመሰለ ግስ መድረሻ ወ ስለሆነ በካዕብ ይጎርዳል እንጂ በቀረው በትንቢትና በዘንድ በትእዛዝ እንደ ቀተለ ይረባል። ይህም ነቀወ ይነቁ ይንቁ ይንቁ በማለቱ የሚመስለውን ሁሉ ያሳያል። ከወወን የመሰለ ግስ ወ ደጊመ ቃል ስላለበት አይጎርድም ወይም አይጎረድም። በትንቢት በዘንድ በትእዛዝ መነሻውን ግዕዝ የመነሻውን ተከታይና መድረሻውን ሳድስ እያደረገ በጽሕፈት ፍጹም አንድ ይሆናል። በንባብ ግን በትንቢት ይጠብቃል፣ በዘንድና በትእዛዝ ይላላል። በዚህ ይላላልና ደግሞ በዚህ ይለያል። ይህም ከወወ ይከውው ይከውው ይከውው በማለቱ የሚመስለውን ሁሉ ያሳያል። ወረደን የመሰለ ግስ በትንቢት እንደ ቀተለ ይረባል። በዘንድና በትእዛዝ ወ መነሻ የነበረ ይታጣል። የመነሻውን ተከታይ ግዕዝ መድረሻውን ሳድስ ያደርጋል። ይህም ወረደ ይወርድ ይረድ ይረድ በማለቱ የሚመስለውን ሁሉ ያሳያል። ወደየን የመሰለ ግስ የመድረሻው ስለሆነ በትንቢት በሳልስ የመድረሻውን ተከታይ ይጎርዳል። የ ይታጣል። በዘንድ በትእዛዝ ወ መነሻው የነበረ ይቀራል። የም መድረሻ የነበረ ሳድስ ይሆናል። የም መድረሻ የነበረ ሳድስ ይሆናል። ይህም ወደየ ይወዲ ይደይ ይደይ በማለቱ የሚመስለውን ሁሉ ያሳያል። ጸገይን የመሰለ ግስ በትንቢት እንደ ወደየ ይሄዳል። በዘንድና በትእዛዝ እንደ ግብረ አካሄድ ይረባል። ይህም ጸገየ ይጸጊ ይጽገይ ይጽገይ በማለቱ የሚመስለውን ሁሉ ያሳያል። ተፈጸመ የቀተለ ሰራዊት